ጤና ይስጥልን BGI ኢትዮጵያ ቤተልሔም ነኝ። እባክዎ መርዳት።
ሰላም ደህና ዋላችሁ?
እግዚአብሔር ይመስገን።
እ እንትን አመልክተን ነበር የእንትን በርሚ የ- የኦክሲጅን በርሚል
እሺ፣ ቁጥር ይዘ- እ ድ- ትኬት ይዘን ነበር
ስንት ነው የትኬት ቁጥሮት?
እ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ እሺ እሺ። ደንበኛችን ቅር- ጥያቄው ወደሚመለከተው አካል ተላልፎሎታል።
እሺ ምን እናደርጋለን?
ዛሬ ሶስተኛ ቀኖት ስለሆነ ዛሬ ሙሉ ቀን ይጠብቋቸውና ማይመጡ ከሆነ ነገ መልሰው ደውለው እንደ ቅሬታ ማስመዝገብ ይችላሉ።
እሺ እሺ ደንበኛችን